ጤና ይስጥልኝ። በኩት ምን ልጠው
ትናንትና አየር ሰዓት አሸንፍ የነበረና አልመጣልኝ። የሚሆ የሌላው ሲሸነፍ ይመጣል። የኔ ምን ሆኖ ነው?
በዚህ ቁጥር
አይደለም ስልክ ቁጥሩ ልንገርሽ፣ እሺ፣
ሀያ ስምንት ዜሮ ዘጠኝ ሀያ ስምንት
እሺ፣
ሀያ ስምንት ሰማንያ አምስት
እሺ፣ ሰማንያ ስምንት እሺ።
ሰላሳ ሶስት
ይኸው ገብቶለታል። አስር ብር ካርድ አይደል?
እ ይኸው አሁን ገብቶለታል።
አሁን ነው የላካችሁልኝ?
አዎ
እሺ